ሄሎ ጤና ይስጥልን በሽተቤት
አብሮ ይስጥልን። ሰላም ነው? አብሮ አለን አለን ሰላም ነው አለን። አማን ነው አለን። እሺ ምን ልርዳ? አብሮ ኤክስ ቤስት እ
ቤስት ቤቲንግ ነው።
አዎ በሽተቤት
አዎ አድ- አድራሻችሁ ፈልጌ ነው። ኤጀንት ወለማ ውክልና ለመውሰድ ኦኬ እሺ እንትን እ የ- ም- እንትን ታውቋለህ አ- መስቀል አደባባይ መስቀል አደባባይ አውቀዋለሁ።
አ፣ እስጢፋኖስ ወደ ላይ እንትን ብለህ እናት ባንክ head office ብለና እና እናት ባንክ ሄድ ኦፊስ እናት ባንክ ሄዶት head office ኡ ዋና office ኡ ማለት ነው head office ኣቸው head office።
ቫቲካን ጋር ማለት ነው።
እሺ ከሱ ጀርባ አዳማ ሪል ስቴት አለ።
እሺ አዳማ ሪል ስቴት ከታች ማለት ነው።
እሺ
በቃ እዛ ነው የምገኘው። እሺ እሺ እ፣ ክዳ ከገባ ደውለለን በቃ እሺ እንትን ስንት ሰዓት ነው የምትዘጉት? ዛሬ
አለን እ፣ እስከ አስራ አንድ ሰዓት አለው office
ጠዋት ነው የምመጣው ማለት ነው። ጠዋት እመጣለሁ።
አዎ።
ይረፍድብኛል። አልደርስም።
ጠዋት ነው። ችግር የለም።
እሺ እሺ እሺ፣ አመሰግናለሁ።
እሺ